hello hello እኔ ደስክ ናት። hello ኤፍሬም እንዴት ነህ?
ወይ ወይ
ሰላም ነው አይደለ?
አለን እግዚአብሔር ይመስገን።
እኔ የእንትን የ GR shop ኡ ላይ ማለት ነው አ የመኪና የለንም እኛ
ምን አልሽኝ?
መኪና የለው
መኪና የለም መኪና የለው። እነዚህ ለአንተ ከሰጠናቸው የውሻ የፈረስ የኳስ እ፣ ከእነዚህ ውጪ እነሱና keno ውጪ እ የመኪናውን available አይደለም አይሰጥም።
ለምን አይሰጥም?
ያለውማ game ኡ ጭራሽ provide አያደርግም ድርጅት
GR ላይ የለም Golden ላይ የለንም፣ ግን ሌላ Kiron የሚባል አለ። እሱ አለን፣ ግን ምንድነው እ።
አንድ shop ላይ ሁለቱንም አንሰጥም እኛ። አሁን አሁን ለምሳሌ already GR የወሰድክባቸው ቦታዎች እ ሌላኛውን system add ማድረግ አንችልም፣ እ፣ ምክንያቱም okay።
እ፣ አሁን ስፖርትና ለምሳሌ virtual ኡን ቢሆን አሰብስብት ይሆናል፣ ግን ሁለት አይነት የ virtual ግን በአንድ shop ውስጥ አንሰጥም።
okay ስለዚህ ምናልባት ስለምን እ?
ያኛውን አሁን እ፣ ይሄ Gold ነው የሚባለው አሁን የ- እኔ የምጠቀመው Golden አለ አዎ።
እሺ እሱን ቀይሬ ማለት ነው አንድ shop ቢያንስ ለምሳሌ ለማየት
okay፣ ወደ ሌላ እ፣ በዛኛው shop ለመቀየር ማለት ነው።
አ ቢያንስ አንድ shop አይቼ አሪፍ ከሆነ እንደዛ ለመስራት አሁን ልጆች እዚህ አዲስ ነገር ስለሚፈልጉ አዎ።
ቢያንስ አንደኛው shop ኤ ላይ ቀይሬ አሪፍ ከሆነ ምናምን እንትን ለማለት ነበር።
okay፣ አንተ የማትጠቀምበት shop ኦች አሉ?
ምን አልሽኝ?
ማጠቀምበት shop አለ already create አድርገን ከላክ ሚልክ አስር shop አለ አይደለ?
አላ አ- ከእነሱ ማጠቀምበት አለ።
አንዱን መርጬ ልላክልሽ።
እ፣ በቃ እሺ ማጠቀምበትን እንትን ላድርግና inform አ።
ላድርጋቸውና አ ያልሰራችሁበትን ነው የሚሆነው። already የሰራችሁበትን እንትን ማድረግ አይቻልም።
okay ያልሰራችሁበት ካለ ነው።
እሺ፣ ማልጠቀመውን አንድ shop ል- ልላክልሽ እና ከዛ check ላድርገው።
አዎ፣ እሺ፣
እሺ ልክ ልክልሻለሁ። አሁን ልካለሁ።
እሺ፣ እሺ።